እሺ አንዷለም መረጡት። አንዷለም በስፋት የሚል ነው።
አንዷለም ሾመ።
አንዷለም ተሾመ
ስልክ ቁጥሩ ልደውልልሽ እንዴ?
አሁን ነው የተላከለት።
አይ ትናንት ነበር የላኩት። ትናንትና ማታ ነበር የላኩት።
እኛ ያለሁት መቼ ነው?
አ text ኡን አሁን የላካችሁ text ኡን ነው።
አንዷለም አይደለም ማለት ነው ስምህ አ አንዷለም አይደለም። የቴሌግራም ስምህ አንዷለም አይደለም ማለት ነው። አንዷለም የሚል አጥቻለሁ።
አረ የቴሌግራም ስሜም አንዷለም ነው። በዚህ ነው አንዷለም ነው። አ ይት አንዷለም ተሾመ። አሁን ይትባረክ ይትባረክ ቀይሬዋለሁ፣ ግን አንዷለም የሚል ነው መጀመሪያ
የመጀመሪያውን ሳይሆን አሁን ያለውን ይንገሩኝ።
ይትባረክ ይትባረክ
ይትባረክማ
ይትባረክ ሽመልስ
ዜሮ ዘጠኝ ሀያ አንድ ቤት ነው።
አዎ ዜሮ ዘጠኝ ሀያ አንድ ሰላሳ ስድስት ሀምሳ አራት ስልሳ ዘጠኝ
እስቲ ሁሉ ስፖርት ላይ check አድርገው refresh አድርገና እንትን
ሁሉ ስፖርት ላይ ገብቼ refresh አድርጌ check ላድርገው።
አዎ እሱን check አድርገው።
እሺ ግን አሁን አደርጋለሁ።
ካልሆነ እዛው ላይ ቴክስት አድርግልን።
እሺ ተከታሽ